hello hello፣ ጤና ይስጥልን።
አብሮ ይስጥልን። ሰላም ደ- ደቪን rental ነው አይደለ? ቬሎ ኦ፣
እኔ የምደውልልሽ ከ WePlus Solution ነው።
እሺ WePlus Solution የሚባል company ሲሆን company ው አሁን ላይ አንድ app develop አድርጓል እና app ውስጥ ከሀምሳ በላይ service ኦች አሉት። ከነዛ service ኦች አንዱ እንደዚህ የቬሎ ቤት ክራይ አለበት እና አሁን ላይ ምንም አይነት ክፍያ የለውም። አሁን ላይ ፈቃደኛ የሆኑትን በነፃ እኛ store ላይ የእናንተን ማስታወቅ ከፈለጋችሁ ያለምንም ክፍያ መመዝገብ ትችላላችሁ ፈቃደኛ ከሆናችሁ እና እ፣ መመዝገብ ከፈለጋችሁ በ link application ኣችንን እንድንልክላችሁ ማለት ነው።
እሺ ናችሁ
እሺ፣ በዚህ ቁጥር ነው በዋት- ምልክልሽ።
ዋትሳፕ ላይ አዎ
እሺ እሺ። በተጨማሪም ደግሞ ማለት ነው እ፣ store ኣችሁ እንዲታወቅላችሁ የምትፈልጉ ከሆነ በእኛው ሰራተኞች በእኛው ወጪ ከእናንተ ምንም አይነት ክፍያ ሳይኖር ማለት ነው እሱንም ፈቃደኛ ከሆናችሁ የ social media ና የቴክቲ- የቲክቶክ አጫጭር ቪዲዮዎችን በእኛ እንትን ከፈለጋችሁ እሱንም ማስታወቅ ትችላላችሁ ብዬ ነው።
በጣም አሪፍ እሺ ቆንጆ ነው እሺ እሺ፣ እናመሰግናለን።
እሺ